ሬሬስ ነኝ ገባኮን መንደርዶ
አሁን እየደወላችሁ ነበራችሁ? ስልክ እያወራሁ ነበርኩ አሁን።
እሺ ይቅርታ በጣም መልሰን ደወልን። አሁን ያስገቡት ስክሪንሻት
እ አሁን ያስገቡልን ስክሪንሻት ማየት አልቻልንም። እስኪ በዚህ ስልክ ቁጥር ይሞክሩታል።
አ፣ በዚህ ቁጥር እ፣ ስልክ ቁጥሩን ልስጦት።
አ፣ ስልክ ቁጥሩን ሰተሽኛል። እስኪ በ- በድጋሚ ልያዘው። እሺ ንገረኝ።
እሺ ሌላ ስልክ ቁጥር ልስጦትና በዚህኛው ስልክ ቁጥር ይሞክሩት። ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ሀምሳ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ዘጠና ሁለት ሀምሳ ሶስት ዜሮ አንድ ሀምሳ አምስት ነው አይደል?
ዘጠና ሁለት አስራ ሶስት ዜሮ አንድ አስራ ሶስት ነው ወይስ ሀምሳ ሶስት ነው?
ሀምሳ አምስት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ሀምሳ አምስት ልክ ኖት።
እሺ እናመሰግናለን።
ስለደወሉ እናመሰግናለን። መልካም ቀን ይኑሮት።